ሄሎ
አይ ጤና ይስጥልኝ።
አብራሽልኝ
ከመቶ ሰከንድ ነበር የምደውልልዎት አቤት አቤት ከመቶ ሰከንድ ነበር የምደውልልዎት። መቶ ሰከንድ ሲል
ምን ነበር?
እ መቶ ሰከንድ ይጫወቱ ነበር አይደል?
አ እሺ ይቅርታ ስሞትን ማን ልበል
ማርዬ ጀንበሩ እ ማርዬ ጀንበሩ ማርዬ ጀንበሩ ነው ያሉት?
እም
እሺ እ የት አካባቢ ነው የሚኖሩት? እዚህ አዲስ አበባ ነው ወይስ ሌላ?
ሌላ ክፍለ ሀገር እሺ ክፍለ ሀገር የት ነው?
እ ቤኒሻንጉል ጉሙዝ
እሺ
ቤኒሻንጉል ጉሙዝ ግልገል
እ ምን አለ?
ቤኒሻንጉል ጉሙዝ ግልገል ከተማ
እሺ ቤኒሻንጉል ጉሙዝ ማ- ማርዬ ጀንበሩ ነው አይደል ያሉት?
አ እሺ አሁን በምነግሩት ቁጥር እ ፎቶዎትንና መታወቂያዎትን እንዲልኩልኝ ነበረ። ያው እ ከሚገባ ከመቶ ሰከንድ እጫወታለሁ ብለውኛል አይደለ?
አ አ
እሺ፣ እሺ። እዛ ላይ እ የሚጣራ system ላይ የሚጣሩ ነገሮች ስለሚኖሩ አሁን በምነግሮት እ ስልክ መታወቂያዎትን ይነግሩኝና system ላይ ተጣርቶ ያለው ነገር እ መልሼ ደውዬ ያለውን ነገር አሳውቆታለሁ በቅርቡ ማለት ነው።
እሺ የእሱ ቁጥር መያዝ ይችላሉ?
ቁጥሩን ቁጥር መያዝ ይችላሉ?
አ እሺ 0975 ዜሮ ዘጠኝ 75 አ
ከዛ 01 አ 51 31 ስልሳ አንድ አይደለም 51 31 ሀምሳ አንድ ሰላሳ አንድ እሺ አዎ ቴሌግራም ነው አዎ በቴሌግራም ፎቶትን ጉርድ ፎቶ እና መታወቂያዎትን አንስተው መ- መላክ ነው።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ